Let me speak. Hello?
አሎ አሎ፣ አቤት።
አቤት፣ የ account ችግር አለበት።
ምንድን ነው የሚልህ?
እኔ ቬስት ቤዝን ስጫወት ማለት ነው።
እሺ፣
እኔ ቁጥሩን አስገብቼ የሚፈልገውን ቁጥር ሰዓት አስገብቼ ስልክ ማለት ነው እሺ።
ወደኋላ ይመለሳል። ለምንድን ነው?
ወደ ኋላ ማለት ምን ስትጫወት ነው? ኳስ ነው ቨርቹዋል ነው የምትጫወተው?
እ?
ኳስ ነው ቨርቹዋል ነው የምትጫወተው? ስፖርት ነው ቨርቹዋል ነው አስትፈር
እኮ ቨርቹዋል ነው ስፖርት ነው?
እ፣ በእንትን ነው እንጂ በቁጥር ዝም ብሎ በአስትፈር ማለት ነው።
ገባኝ። ኳስ ስፖርት ነው ነው ወይስ ቨርቹዋል ጌም ነው የምትጫወተው? ቤት ቤት ላይ
በብር ነው እንትን
በስንት ብር ነው ቤት ያረካው?
እኔ በቃ በፈለጉበትም ብር እጫወታለሁ።
ቨር እኮ ቨርቹዋል ጌሞች ነው አይደለ?
እ?
ምን ጌም ነው የምትጫወተው?
አስትፌዝ ነው ምንድን ነው የሚባለው?
እሺ ምን ሆነብህ ታዲያ?
አስትፈር
እሺ
እኔ ሳዝዞ እምቢ ይላል።
አካውንት ኦኬ። ስ- ስትከፍተው ጌሙ እምቢ ይልሃል? ኮኔክሽንህን ከብቻ- ቼክ አድርገሃል?
ኮኔክሽንን ብርም አለኝ ግን እኔ ሳዝዞ ማለት ነው እሺ ብሩን ሳዝዞ ወደኋላ ይመለሳል።
አዎ እኮ ኮኔክሽንህን ቼክ አድርግ እና ኮኔክሽን- እምቢ ካለ አዎ ሽ- ኮኔክሽንህን ቼክ አድርግና ድጋሚ ስልክን ሪስታርት አድርገህ ሞክረውና እምቢ ካለ ጌሙን አ።
screenshot አድርገህ ቴሌግራም ላይ ላክልኝ። እሺ check አደርገዋለሁ።
እሺ game ኡን screenshot አድርገውና ቴሌግራም ላይ ላክልኝ።
ልክ አለው።
እኮ ሞክረውና ስልክህን restart አድርገህ እምቢ የሚል አይነት ከሆነ ላክልኝ ቴሌግራም ላይ check አድርገህ መልስላለሁ።